हेलो अबै छी सलाम आबै अल
बोलू सब आउ
ध्यान कथन इनकമാക്ക്
ആ വിളിച്ചി
ሰላም ነው ቢሮ ነሽ ቢሮ ነኝ አዎ
ይሄ ኮምፒውተር አዳዲስ ኮምፒውተሮቹ አሉ አይደል እናንተ ጋር ናቸው አዎ
ስለዚህ አሁን አንቲቫይረስ ለመጫን እየመጡ ስለሆነ ቢሮ ጠብቂ ይመጣሉ ልጆቹ እ እሺ
እሺ ደውሎልሻል ነበር ሀይሉ አሁን ደውሎልሽ ነበረ
አዎ የሚፈርም ኃላፊያችን ስለሌለ ምናምን ብየው ነበር አሀ ምን የምፈርም አለ
አሁን እነሱ ካልፈረም አይሰጡንም ንብረት ክፍሎች ኃላፊ ፈርሞ ነው የሚያወጣው
እስካሁን ለምን ንብረት ክፍል አስቀምጣችሁ
እዚህ የለንም ቦታ ኮምፒውተር የምናስቀምጥበት
ለአራት ኮምፒውተር የሚሆን ቦታ የላችሁም እንዴ ኃላፊ ጋር አይቀመጥም ኃላፊ እስቲ ለማንኛውም ዞሮ ዞሮ ልጆቹ ሊመጡ ነው ኮምፒውተሩን ወጪ ያድርጉላቸው አሁን
እሺ እናደርግላቸዋለን ችግር የለም
እሺ እሺ